ሄሎ
እንዴት ነህ?
ሰላም ነው?
አለ ሰላም ነው ያለ እንትን ፈስ ነበርኩ ምን
ፓስፖርቷ ዊዝድሮው አድርግቼ ነበረ ትናንት ማታ እሺ
እስካሁን አልገባ ነው ባንዲንግ ነው መሰለኝ እና አ አዎ ብዙ ትራንዛክሽኖች እንደዛ እያሉ ነው እና ሳንቲም ፒዎች ጋር ትራንዛክሽን በቶባቸው ነው። እሺ በራሱ ጊዜ ይገባል። ትንሽ ጠብቋቸው።
መቶ ብር አስረሽ አስገብቻለሁ እና እስካሁን ምንም አልገባም።
መቼ ነው ያስገባው? ትናንት ነው ያስገባው?
አይደለም ዛሬ ዛሬ ነው ከመቶ ብር አስገብቻለሁ እና እስካሁን ምንም አልገባም።
okay፣ እስኪ ቤት ቤት ቁጥርን ንገረኛ እንዴ።
እሺ ዜሮ ዘጠኝ አስራ አራት አስራ አራት ሰማንያ ሁለት ሰማንያ ሁለት ዜሮ ሁለት ዜሮ ሁለት አስራ ስድስት አስራ ስድስት አዎ
መቶ ብር ነዋ ትላንትና።
አዎ ትናንት ማታ ነበር።
እሺ እሺ
ዊዝድሮ ነው አይደለ አባቴ?
እ ዊዝድሮ ነው አይደለ?
አዎ
የለም በዚህ ቁጥር አይደለም ያደረግከው።
pending ነው withdraw አድርግቼ ነበር ሰባት መቶ ነው ትናንት ማታ
ቆይ እስኪ አንዴ ጠብቀኝ እሺ። ሄሎ አቤት ለ SantimPay ዎች አሳውቅልሃለሁ። እሺ transaction ስለበዛባቸው ነው። በራሱ ጊዜ ይገባል
ለጊዜ ይገባል።
የዛን- አ- ይገባል። አዎ፣ በራሱ ጊዜ ይገባል። ትንሽ ሊቆይ ይችላል። ብዙ transaction ስላለን የቆየው እሺ ችግር የለም። እሺ already process ላይ ስለሆነ ይገባል። እሺ እሺ እሺ እናቴ አመሰግናለሁ።
አመሰግናለሁ። እሺ